የቤዛዊት ባኮ ልብነው
አብሮ ይስጥልን።
ምን ልርዳው ደንበኛችን
አዎ በሌላ ቁጥር ደውዬ ነበርና ብር አ- ለማውጣት ቪዛ withdraw ለማድረግ ቀርቶብኝ ምናምን ያልኩሽ ነው። ቅድስት እሺ ስሞትን ማን አሉኝ?
ሙሳ በሽር
አቶ ም- ስሞትን ማን አሉ ደንበኛችን?
ሙስ- ሙሳ በሽር።
እሺ አገኙት።
አዎ አግኝቻለሁ።
እሱን screenshot ያነሱና አሁን በምነግሮ ስልክ አ- አ- ቁጥር ምን አልሽ?
እስ- screenshot
screenshot አሁን በጠቅላላ ላርገው ወይስ አስር ሺህ የሚለውን ነክቼ ነው የማደርገው?
አስር ሺህ አይ አስር ሺህ ያለችውን ፎቶ አንሷትና ወይም ደግሞ አረ screenshot ተዘርዝሮ አለው በአንድ ነው ያለው ብዬ ነው።
ችግር የለውም ደንበኛችን
ሁሉን screenshot ሲሆን በአንድ አ አድርገውት አሁን በምነግሮት ስልክ ቁጥር screenshot ቴሌ አድርጌ በምንድን ነው የምልከው?
ስልክ ልንገሮት ደንበኛች ስልክ ያዙ ስልክ ያዙ ደንበኛች እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ስሞትንና ስልኮትን ጽፎ ይላኩልን ደንበኛችን ከታች
ማለት በሌላ ስራ እኔ ስለ በዚህ በቁጥሩ ቴሌግራም ስለማልጠቀም ችግር በሌላ- የለውም በሌላም ሰው ቢሆን ስሞትንና ስልኮትን ከታች ከጻፉልን እኛ እናገኘዋለን እሺ መርሃባ እሺ ሌላ መረዳውስ ነገር ይኖራል
የለም እሺ እሺ ረዳውን እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ዋላ ያስቀምጡ መልካም ቀን